hello hello hello
ሰላም ጤና ይስጥልን። ቴሌቪዥን አብሮ ስትልን አለን። ምን ልርዳው?
አለን ይሄ ቴሌውን እንዴት ነው ማለት ዝም ብዬ ነበረ ስለ ሁኔታዎች አላውቅ የተመዘገብኩት እሺ ቴሌቪዥን game ነው።
እ አሁን ከዛ ጌሞቹን ዝርዝሮቹ እየሽ ሲጫወቱ ብዙ ሽልማቶች አሉት።
አዎ የሽልማቶችን ዝርዝር አይቼ ነው ዝም ብዬ እንትን ብዬ አዎ ኮከብ ዘጠኝ ለማግኘት እ ጨዋታዎችን ለማግኘት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ።
አዎ አለ ደው- ደውያለሁኝ እሺ አንድ ቁጥር ላይ ለመመዝገብ
ተመዝግቤ አለኝ ተመዝግቤ እኮ ነው ሶስት ሁሉ ቁጥር ይመጣልኝ እሺ ሶስት ቁጥር ላይ ለመጫወት የሚል አለ
game የምለው ለመጫወት
እኮ በድረገጽም ገብቶ መጫወት ይችላሉ። በ USSD በትንሿ ስልክ እ በጥያቄና መልሶቹን መጠቀም ይችላል።
እኮ እኔ በ- እየፈለግኩት አሁን እኔም ይዘው ስልክ በተን ነበር ተ- እንትን ይሄ smart አይደለም እኮ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ሶስት ቁጥር ላይ ለመጫወት ሲጫኑ ጥያቄና መልስ የሚል አለ መጫወት ይችላሉ። እሱ በ-
አሀ እሺ።
ጥያቄና መልስ በ coin ነው የሚጠቀሙት። coin ገዝተው በ coin ነው አዎ አዎ፣ ገብቶኛል አዎ።
በሁለት ብር ምናምን አዎ አዎ እ?
ይዩትና ግልጽ ካልሆነልዎት መደወል ይችላሉ።
እሺ አመሰግናለሁ።
እሺ እሺ